አሳለፈኝ አለፈኝ ሐዘን አለፈኝ አለፈኝ ችግር አለፈኝ አለፈኝ ጥፋት አለፈኝ አለፈኝ ሞት አለፈኝ አለፈኝ ሐዘን አለፈኝ አለፈኝ ችግር አለፈኝ አለፈኝ ጥፋት አለፈኝ አለፈኝ ደሙን አይቶ ደሙን አይቶ ደሙን አይቶ ደሙን አይቶ አጥፊው ተልኮ ሲመጣ ወደ መንደሬ ሲገባ በጉበኔ የተቀባ መታመኛዬ የሆነው ደሙ ተናገረ እስኪ ንካዋለ የኔ ሰፈር ብቻ በሰላም አደረ ሞት አለፈኝ አለፈኝ ሐዘን አለፈኝ አለፈኝ ችግር አለፈኝ አለፈኝ ጥፋት አለፈኝ አለፈኝ ሞት አለፈኝ አለፈኝ ሐዘን አለፈኝ አለፈኝ ችግር አለፈኝ አለፈኝ ጥፋት አለፈኝ አለፈኝ ደሙን አይቶ ደሙን አይቶ ደሙን አይቶ ደሙን አይቶ ያስመለጠኛ ተረፈ ከገባሁበት ያወጣ ብርታት ጉልበቴ አይደለ ጠላት እኔን አይፈራኝ የማስፈራራበት ማስደነግጥበት ጎልጎታ አናት ላይ የፈሰሰልኝ ደም ደሙ ምልክቴ ደሙ ምልክቴ ደሙ ምልክቴ ደሙ ምልክቴ ደሙ ምልክቴ ደሙ ምልክቴ በሚያስጨንቅ ዘመን በሚያሳስብ በሚያስጨንቅ ዘመን በሚያሳስብ እኔ ግን በሰላም እመጣለሁ እኔ ግን በሰላም እገባለሁ